Hello ሰላም ጤና እግዚአብሔር ይመስገን።
አሁን በለው ኖት
አዎ ከ We Plus ድርጅት ነበር የደወልኩት እ ከ We Plus ድርጅት ነበር የደወልኩት የእኛ application ተመዝግቦ ነበር አዎ በአሽከርካሪነት ነው ወይንስ በተጠቃሚነት ነው የተመዘገቡት በተጠቃሚነት OK ግን እርሱ አሁን የተመዘገቡት We Plus Solution Provider የሚለው ላይ ስለሆነ Provider ላይ ደግሞ ሽከና አግዘ የሚመዘገቡ We Plus Solution User የምትላለች እሱን ከ App Store ወይም ከ Play Store ላይ download በማድረግ አገልግሎታችንን መጠቀም ይችላሉ። እንዲሁም አሸናፊ የሚያደርጉትን referral code ም እዛው ላይ ያገኛሉ። ከተመዘገቡ We Plus Solution User የሚለው ላይ
እሺ እሱንም በመጋበዝ referral code ኡን የቻሌንጁ ተካፋይ መሆን ይችላሉ።
እም።
እሺ በጣም እናመሰግናለን። መልካም
እሺ ላንቺ